ከቤስት ቤት ምልርደው ሲስተር እንደምን ናቸው?
ሰላም
አለው እንትን የጠፋው ብር አለብን እስከ ሰባት ወር በፊት ማለት ነው። ውትድው ያርጉት በስትበት ላይ ወደ ወደ ሲቢ ወደ ቴሌ ብር እሺ፣ የመቼ ነው?
እስከ ሰባት ወር በፊት ነው። ፌብሩሪ ፌብሩሪ ነው
የፌብሩዋሪ
ፌብሩሪ ደውልኩት፣ ስልክ አነሳ ምናምን። ብዙ ጊዜ ቴሌግራም ላኩት receipt ምን ሁሉ
እስቲ አንድ መስመር ላይ ጠብቁኝ። እሺ withdraw ነው አይደል?
አዎ withdraw።
እሺ ቆይ አንድ መስመር ላይ ጠብቁኝ። Hello ስንት ብር ነው? ይቅርታ
እሺ፣ አምስት መቶ እሺ። February መች ነው ቀኑ?
ቀኑ አዎ፣ አይ አይደ እንትን ቀኑ ቀኑ አይ February አለም December ሀያ ሰባት ነው።
እሺ፣ December ስንት?
December ሀያ ሰባት
የመቼ ያምነው ነው? የአንድ አመት
የአንድ አመት በፊት ነው። ስልኩ አይነሳም እኮ ደውልኩ ደውልኩ ደውልኩት ስንት ጊዜ ሴት ላኩ ቴሌግራም December ሀያ ሰባት ነው ያሉት።
አ
እሺ መልሼ ልደውልልዎት አንዴ ይቅርታ።
አይ እሺ መልካም